ከደጆ ሲጠጋ ሰባራኒነቴ አልጋናም አለኝ ተደፍቶ አንገቴ እኔስ መጣሁ እንጂ ደፍሬ መዲና መች ይገባኝ ነበር ይህ ክብር ይህ ዝና
ተጠራሁ ልቤ ተነሳ ደርሶልኝ አላህ ቀጠሮ እግሬ ቢያንስብኝ ለጉዞ ክንፋሳኝ ለመሄድ በሮ በሮ ኑር አምባው መሃል ደረሼ ከጅዬ እንዲሽር ህመሜ መንጉር ነው ሸውቁ ባሰብኝ ሲፈታ የዘመን ህልሜ
ስሙልኝ እድል ጣዬ ብወፈክም መድረስ ኑር አምባ ወነጣው ደፍሮ ለመዝለቅ ከቅጽሮ ከቶ እንዴት ልግባ ታስሬ ሀያ ተፍሮኝ ቆም ያለው ሰብር አንገቴን ተስኖይ ደጆ መጠጋት አዝዬ ሚስትር ናፍቆቴን ከቀየው ሳለ ወዳጆ ናፍቆቱን ሰርክ ቢሰድም አመናው የጎደለበት እንዳሻው አይራመድም።